Hello አቤት
ያሪስ ፔዳል የሚል ለቀሽ አይቼ ነበረ።
አዎ ፔዳል አለ ሁለት ሺህ አስራ አምስት አዎ፣ በባንክ እስከ ስንት ነው የምታመጪው?
እስከ አንድ ነጥብ አምስት
ስንት ነው እንትኑ?
ጠቅላላ ዋጋው ሰላሳ ሁለት
ሰላሳ ሁለት አዎ
ሰላሳ ሁለት ማለት ሶስት ሚሊዮን
አዎ ሰላሳ ሁለት ማለት እስኪ ሶስት ሚሊዮን ሁለት መቶ ሺህ ብር ማለት ነው። አንድ ነጥብ አምስት ባንክ ይወጣለታል። አንድ ከሰባት cash
አዎ፣ የት ነበረ? በእንቁላል ፋብሪካ ነው ያልሽው?
አሀ ፓስተር አደባባይ። እሺ